ጤና ይስጥልኝ ቴስ እባክዎን እርዳት።
የትኬት ዋጋ የበረራ ትኬት ዋጋ ለማወቅ ፈልጌ ነበር።
እሺ ከየት ወዴት ነው ማወቅ የፈለጉት?
ወደ ቻይና ከኢትዮጵያ ኢትዮጵያ ወደ ቻይና እም፣ መቼ ሊሉት? Hello
ወይ ወይ ወ- ለመቼ?
አይ መጀመሪያ ዋጋዋን price ኧን አውቄ ያው ትኬት ለመቁረጥ አይደለም። አሁን በየቀኑ የተለያየ ዋጋ ስላለው መቼ እም።
መቼ ቀን ሊሉት? እንደ አጋጣሚ አሁን ወይ ቅዳሜና እሑድ ሲሆን ዋጋ ሌላ ነው፣ ከሰኞ እስከ ዓርብ ሲሆን ሌላ ስለሆነ እም። የቅዳሜና የእሑዱን ሳይገኛል። እሺ የትኛው የመጪውን አ ቻይና የት ነው የሚሄዱት?
እ፣ ጓንዡ ጓንጆ አ፣ እሺ ሊሎት እሺ ትንሽ ይጠብቁኝ።
እሺ እሺ
የቅዳሜ ሊሎት የእሁድ ሊሎት የእሑድ እንግዲህ የእሁድ እሺ መመለሻ አለው ወይስ አንድ ጊዜ መሄጃ ብቻ?
መሄጃ መሄጃ መሄጃ ብቻ እሺ። ኢትዮጵያዊ ኖት አይደል? የኢትዮጵያ ፓስፖርት አለው።
አ አ እሺ በምን airlines ነው መሄድ የሚፈልጉት?
ያው በምን አንደ ኢትዮጵያ ነው ኢትዮጵያ ላይ ሰው ያለው የኢትዮጵያም አለ ሌሎችም አሉ እኛ ጋር
ሌሎች ለማለት ለምሳሌ ምን አለ አሁን የ Egypt ኤርላይንስ አለ፣ የኬንያ አለ፣ የኢምሬት አለ፣ ፍላይ ዱባይ አለ፣
አይ በቃ ኢትዮጵያም ኢትዮጵያ አለ።
ኤርላይንስ በኢትዮጵያ ኤርላይንስ